ጤና ይስጥልኝ ቻፓ አቤት ምን ነበር? ምን አለ?
verification code ተሳስተዋል እያለኝ ነው። እስኪ ድጋሚ ትልኪልኛለሽ ወይ?
ምን ላይ ነው?
ወደ እ ወደ ላሊ convert ለማድረግ በቻፓ ማለት ነው።
እሺ
ከቻፓ ወደ ላሊ convert ለማድረግ ፈልጌ verification አለኝ።
እሺ ላሊ ስፖርቶችን ነው እሺ የሚያናግሩት?
እ?
ላሊ ስፖርቶችን ነው እሺ የሚያናግሩት? ይሄ ቻፓ ነው።
ቻፓ ታዲያ ይሄ enter OTP code የሚለው የእናንተ አይደለም?
verification verification code የሚጠይቁት ላሊዎችን ነው እሺ?
እ፣ create አሁን create ለማድረግ አይደለም።
አዎ እኮ ክፍያ ለመፈጸም verification እያሉት ነው አይደለም?
አዎ አዎ አዎ እነሱን ነው እሺ የሚጠይቁት እንዲያስተካክሉልን።
ዲክት አድርጌ ቴሌብር የሚለውን ስራ አይደለም መጠየቅ የነበረበት።
አሁን እሺ የሚጠይቁት ከእነሱ ነው
okay፣ እነሱን እሺ፣ በምንድን ማገኘው?
website ኣቸው ላይ አለ
እሺ እንደ ዘጠኝ ሰባ ስምንት እ እ
ዘጠኝ ሰባ ስምንት
ሰባ ስምንት
አዎ ዜሮ አምስት ዜሮ አምስት
ስድስት
እ
አስራ ስድስት አስራ ስድስት
ሶስት እ እ
ሀምሳ ሶስት
ስንት ቤት ነበር መጀመሪያ? ዜሮ ዘጠኝ ስንት?
ዜሮ ዘጠኝ ሰባ ስምንት እሺ በቃ አመሰግናለሁ።
እሺ መልካም እሺ